ሽማ
አድራሻቸው ተመሳሳይ ተመሳሳይ ናቸው። አንድ ቦታ ናቸው።
ምንድን ነው የተበላሸበት? ይሄኛው የአሁኑ ይሄ ዲፕ ነው። ምንም ድምፅ የለም፣ ምንም የለም። ቀጥ ነው ያለው።
አይነሳም አነሳ ምንም ነገር የለውም።
ጥያቄ ትምህርት ጥገና ባለሙያ ትሰራለን። ሌላ ምረት አለ
ግን ይሄ የሰንተው ቢተካታ ድምፅ አጥርኩ ይሮን አላቀራው
ሞን ትንሽ ሆነ ነው እንደሚከረ ሌላ ምረዳው ነገር አለ ሌላ ነገር የማመሰግነው እኔ ለተገናኘ ስለ አገልግሎት ያለ ሀሳብ ድምጽ በኋላ ይፈትጋል